ይስጥልኝ ጉዳይ ራሔል እባላለሁ። እባክዎ ምን ልርዳዎ?
ሀሎ ጤና ይስጥልኝ ጉዳይ ነው የደወሉት። እባክዎ ምን ልርዳዎ?
አብሮ ይስጥልን ስራ ፈልገው ነበር።
እባክዎትን ሙሉ ስሞትን ይንገሩኝ?
ጠበል ብሩ
ይቅርታ?
ጠበል ብሩ
ቀበል ነው ያሉኝ? ይቅርታ ጠ- ጠበል ጠበል ጠበል አዎ ጠበል የአባቶት ስም ብሩ ብሩ እድሜዎት ስንት ነው?
ከሀያ ስምንት የመኖሪያ አድራሻዎት?
እ ቦሌ
እሺ በምን አይነት የሙያ ዘርፍ ነው ስራ እንድንሰጦት የሚፈልጉት?
ጀንደር ነበረ ምሩቅ
ምን አሉኝ? ይቅርታ ሴቶችና ህጻናት ምሩቅ ጀንደር
እሺ
ከአረማያ ዩኒቨርሲቲ ምሩቅ ነኝ እሺ
እና ስራ ልምድ ሁለት አመት አለኝ።
በተማሩበት በመስራት አዎ
እሺ ከዛ ውጭስ በምን አይነት የሙያ ዘርፍ ነው መስራት የሚችሉት?
ከተገኘ በተማርኩበት ይሆናል። ሁለት አመት እዛም ስለሰራሁ አዎ አዎ
እሺ ከዛ ውጭ መስራት የሚችሉት የሙያ ዘርፍ የለም?
በሽፍርና ይኖራል።
አዎ
አዎ ህዝብ አንድ
ህዝብ አንድ ነው መንጃ ፈቃዶት?
አዎ አሽከርክረው ያውቃሉ ከዚህ በፊት?
አዎ አለኝ ብዙ ሶስት አመት አለ።
የሶስት አመት ልምድ አዎ
እሺ
እሺ ስለ ድርጅታችን መረጃ ከየት ነበር ያገኙት?
ሰው ሰጥቶኝ ነውማ።
እሺ አሁን በደወሉበት ስልክ ቁጥር ነው የሚገኙት ወይስ ሌላ ስልክ ቁጥር ነው ያለዎት?
በዚህ ይሄ ነው ራሱ
እሺ እ ሙሉ መረጃዎትን ተቀብዬዎታለሁ። ነገር ግን ለመመዝገብና orientation ለመውሰድ አንድ ቀን ቢሮአችን መምጣት ይኖርቦታል። የሚመጡበትን ቀን እኛ ደውለን የምናሳውቅዎት ይሆናል። ቴሌግራም ይጠቀማሉ እንዴ?
አዎ እጠቀማለሁ።
ቴሌግራም የሚጠቀሙ ከሆነ link ኣችንን እልክልዎትና እዛ ላይም የተለያዩ የስራ ማስታወቂያዎች ስለሚወጡ እዛ ላይ ባለው ስልክ ደውለው ማናገር ይችላሉ።
እሺማ መልካም ቀን ይሁንልዎ።
እሺ አመሰግናለሁ።